hello ወይ ምን አልከኝ?
hello
ወይ ይሰማኝ። አምስት ስንት አልከኝ?
እስካሁን ሀያ አምስት እ ሀምሳ ሀምሳ አምስት አምስት አለ።
ሀምሳ ሀምሳ ሀያ አምስት አምስት አነስን- ምን ሆነብህ?
ወይኔ ተመስገን ኧረ
ተመስገን ምን ሆነብህ? ሀምሳ አራት ሀያ አምስት ማነው ቆይ አንቺ ማነው ስምሽ
መሰረት ነኝ አልኩ። ቆየው ቆይ ኧረ መሰረት አለ ቅድስትን ወይ ሀሴት እናገናኝ
እሻውም በዚህ ሲስተም እንዴት ነው የማጋኝ? ምን ሆኖብህ ነው ልንገርልህ።
ይኸውልሽ እንትኑ ካስተመሯ ስልክ አላነሳም ብላኛለች ሁለት ደቂቃ አንድ ደቂቃ እያሉ ይኸው እዚህ ጋር መልሶ አሳውቃል?
አንድ ሰዓት ሆነ አ- አ- ማለት እነሱ እንትን አሳውቀሃል? ለማን አሳወቅ?
ለሀሴት ለቅድስት ዘጠና አምስት ሰላሳ ሶስት ላይ እናንተ ስልክ አነሳም ስትሉኝ
እሺ ድ እንዲህ ለማን ነው ያሳወቅከው?
በዚህ ስልክ ደውያለሁ በአንድ በዜሮ አንድ አንድም ደውያለሁ እሺ እንደዚህ አድርግልኝ ተመስገን፣ ምግቡን ምግብ ቤት መልሰውና እ መልሳለሁ ብለህ ደውልሽ መልሰህ እሺ ለአንቺ ልደውልልሽ
ብ- ብትደውል ማንኛችንም ልናነሳው እንችላለን።
በቃ እሺ ይኸው ሂጅ መልሷል እሺ እሺ እሺ